ሌላ ሌላ ሰላም ጤና ይስጥልኝ ቴሌቪ አለ ምን ልርዳዎ አቤት ሌላ ምን አሉ እሺ ግ- ጥያቄና መልሱ በስልክዎት ላይ ነው ያለው ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ለመጫወትን ሲጫኑ ጥያቄና መልስ እድልዎትን ይሞክሩ የሚል አለ መርጠው መጫወት ይችላሉ መልካም እድል እሺ